hello hello ጤና ይስጥልኝ hello hello ጤና ይስጥልኝ ሰላም እግዚአብሔር ይመስገን እ ሁለት ሺህ አራት በአጭሩ አይቼ ነበር
ምን
ዲፎርዲ ዲፎርዲ አ ነጭ ነጫ አ
የት ነው ማለት እ ሀያ ስምንት ነው የሚባለው ዋጋው
አሀ ሁለት cash ነው ስምንት ይወጣልታ አ ባንክ እስከ ስምንት መቶ ሺህ ድረስ ይመቻችለታል
የት ነው የሚታየው
መስቀል ፍላወር
እሺ እሺ